አቤት ሄሎ ነበር ፊሊንግ ስቶኖምስ
እሺ ጤና ይስጥልኝ ጤና ይስጥልኝ ምን ለዳ እንዴት ናችሁ እግዚአብሔር ይመስገን አለን ይመስገን ይዞታ ነበረን ወደ ሲኤምሲ እም፣ አብሮ ማልማት እንፈልጋለን እና ለዛ ድርጅታችሁ ፋ- እንትን ነው ወይ
አ- እ፣ ሌላ ቁጥር ልስጦትና እነሱን ነገሮቿን
እ፣
የሚመለከተውን ልስጦትና አንድ እሺ
እሺ
ዜሮ አንድ አንድ
Hello ዜሮ አንድ አንድ አይሰማም
አቤት
ሌላ አይሰሙትም አሁን ይሰማል እሺ ዜሮ አንድ አንድ እሺ አራት
እሺ ስልሳ ስድስት እሺ ዘጠና ስድስት እሺ ሰማንያ አንድ
እ ሰማንያ አንድ ሰማንያ ስልሳ ስድስት ዘጠና ስድስት ሰማንያ አንድ አዎ ልክ ናት እሺ እሺ